ይሄን ገቢ ወጪ እንድታደርግልኝ ነበር hello hello hello
hello
ኦ ደምሴ hello
hello ጤና ይስጥልኝ።
አብሮ ይስጥልኝ።
ሰላም ነው?
እግዚአብሔር ይመስገን።
ጉት እ፣ ከሰዓት አላልከኝም እንዴ?
የሆነ ቢሮ እኮ ወደ ጎፋ አካባቢ ነኝ።
እ፣ ለዛ ነው የጠፋሁባቸው።
ነው እንዴ?
ኤ ጎፋ ሲሞና ተኮ ደሜ እ፣
ሰኒፈን ሲጀላበቴ እንዴ ቢያሸም እ፣ ቦልገነመ ጎነማ አመዳንዴ ሰሬ
ዱገነመ ናጎተን እነን ገመደ ዲፈ ሞሊን ገሩ በቃ ቦልገነመ ጎና እሺ።
እሺ ዲፈ መገሩ እሺ አይ ረኮን ቀቡ በቃ እሺ።